ሄሎ
ሄሎ።
ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። ልታዘዝ
በእናታችሁ እኔ ጋር text በጣም እየላከ ስለሆነ ብሬንም እየቆረጣችሁ ስለሆነ ባትልኩልኝ።
እሺ፣ ኢትዮ ቴሌኮም ነው በነገራችን ላይ የሚልክሎት፣ ግን ስልክ ቁጥሮትን ይንገሩኝ። ኢትዮ ቴሌኮም ነው መልዕክት የሚልከው።
እሺ፣ ስልክ ቁጥር የለም?
ስልኮትን አዎ ንገሩኝ።
ዜሮ ዘጠኝ ሰባ
እሺ፣
ሰባ ሶስት ሀምሳ ሶስት አርባ ሶስት ሀምሳ ሶስት ሰላሳ
እሺ፣ መስመር ላይ ጠብቁኝ።
እሺ።
ደንበኝነትን አቋርጠውታል። ዛሬ አቋርጠውታል። ተቋርጧል።
እሺ እሺ